ጤና ይስጥልኝ። ቀስደን ከበሽት ቤት ምንደርደው አብረን ትላንትና አራት ሰዓት ምናምን አካባቢ ነበር withdraw ያደረጉት እና
ምናሉኝ?
ትላንትና እሺ አራት ሰዓት አካባቢ ነበረ withdraw ያደረኩትኝ አልገባሉትም።
እስካሁን አዎ፣ ትላንትን ማታም ደወልኩኝ ይገባል አሉ።
በዚህ አሁን አልገባም።
ቁጥር ነው የሚጠቀሙት?
አዎ በዚህ ቁጥር እሺ ስንት ብር ነው?
ሰባት ሺ
እሺ አንድ መስመር ሊጠብቁ እሺ
እሺ ለሳፋ አሳውቅልዎታለሁ። ከዛ መልሳቸውን አሳውቆታለሁ።
okay online ልጠብቅ አይ ደውልዎታለሁ በዚህ ስልክ ቁጥር።
እሺ እሺ እሺ